አቤት ከቤተሰብ ነው ደውሎ አቤት።
እሺ አሀ ሶስት ሺህ ብር ነበረ
አዎ
አንድ ሺ ሰላሳ አንድ አርባ ዜሮ አንድ ዜሮ አንድ ሶስት ይህ ነው account ቁጥሩ አ- አንድ ሺ አ- አንድ አምስት አስር አስራ ሶስት
አ አንድ ሺ ሰላሳ አንድ አራት መቶ አስራ ሶስት okay አ- አ- አ- መምራት ንጉሴ እሺ እሺ አ-
አ processing ላይ ነው ያለው እኛ አ።
ሪፖርት እናደርግላቸውና ያስተካክሉታል
እሺ ይገባል እሺ
okay እሺ ሪፖርት እናደርግላቸዋለን አሁን እሺ እሺ